Hello ጤና ይስጥልን ዋሽንግተን ህክምና ማዕከል እኔ ጤና ይስጥልን ሰላም አለሁ አለሁ ወረፋ ለማስያዝ የ reception ስልክ ነው አይደል?
አይደለም call center ነው ወረፋ ለመቼ ነው ማስያዝ የፈለጉት ለዛሬ ከ ዶክተር መላኩ ዶክተር መላኩ ይኖራል ዛሬ?
ይኖራሉ አዎ ወረፋ መያዝ አይጠበቅቦትም መጥተው ነው እዚህ የሚስተናገዱ
የ reception ስልክ ካለሽ ብትልኪልኝ ደስ አለኝ ይለኛል።
እሺ ዜሮ ዘጠኝ ሰማንያ ስምንት ሰማ- ቆይ አንዴ እሺ
እሺ ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት
ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ እሺ አመሰግናለሁ እሺ